ሄሎ ሄሎ
ሰላም ነው።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
እሺ እ፣ ጫጩት መኖ ሁለት መቶ ሀምሳ ከፍዬ ነበር ሉባቦ እሺ እሺ እንድጫንልኝ ዛሬ ከሰዓት እንድጫንልኝ ፈልጌ ነበር። መኪና እየላኩ ነው።
መ- መኖ ነው።
መኖ ነው ከየት ነበር የሚገዢው?
ከኢትዮ ቺኪን
አም፣ እሺ ማለት ለማን ገንዘብ ያስገባሽው? በድርጅቱ ገብቷል።
account ነው?
account ኢትዮ ቺኪን account ላይ ነው የገባው። በጅማር ከማን?
ጊዜ ማለት አዎ ከማን ጋር ተነጋግረሽ ነው ያስገባሽው?
ከዶክተር አዱኛ ጋር ስለዚህ አዎ ምንድነው አሁን ከየት ነው የሚገዢው? ከ warehouse ነው።
ተከፍሏል እኮ ከኢትዮ ቺ- ከድርጅቱ ነው የሚጫነው።
ስለዚህ በዚህ ይሄ ስልክ ላይ የት ነበር?
ደውሉ፣ መጫን ስትፈልጉ በዚህ ስልክ ላይ ደውሉ ብሎ text ስለደረሰኝ ነው።
መቼ ማን ነው የላከልሽ እሱን?
ኢትዮ ቺኪን ነው ላኪ
እም፣ ምን የሚል message ነው የመጣልሽ? ምን የሚል message ነው የመጣልሽ?
አዎ ምን የሚል message ነው የመጣልሽ? መቼ ነው message ኡ የመጣልሽ?
message ኡ ከትላንት ወዲህ ምን ምንድን ማለት ምንድን ነው የሚለው እዛ message ላይ ያለው ምን ገሌ ብለው?
ገሌ ይህንን አይል ብር አስገብተሽ ነበር፣ በዚህ ኮድ ልከሽ ነበር፣ አ መጽሐፍ ስትፈልጊ ደግሞ በዚህ ኮንታክት አድርጊና ጻኒ ብሎ ነው ቴክስት ያደረገልኝ።
እም፣ እሺ እ፣ ሜሴጁን ትልኪልኛለሽ? አሁን ነው የምነግርሽ።
ፎርዋርድ ላድርግልህ።
አዎ አዎ ስልክ ቁጥር ልንገርሽ፣ እሺ፣ እሺ።
ስልክ ቁጥር ልንገርሽ ዜሮ ዘጠኝ
ዜሮ ዘጠኝ አስራ ሰባት አይደለም ዜሮ ዘጠኝ የራሴ ነው። እሺ አርባ ሶስት
ዜሮ ዘጠኝ አርባ ሶስት ዜሮ ሰባት ዜሮ ሰባት እ?
ሀምሳ ሰባት ሰባ አንድ አርባ ሶስት ዜሮ ሰባት አምሳ ሰባት ሰባ አንድ አምሳ ሰባት ሰባ አንድ ሰባ አንድ ነው መጨረሻው።
አምሳ ሰባት ሰባ አንድ አዎ እሱ ላይ forward አድርግልኝና እሺ